ሄሎ እስኪ password ንገረኝ እስኪ አስር አስራ ሰባት እ እ አስር አስራ ሰባት አይደለም password password username ኡ አይደለም ID ውን አይደለም
እሺ ሁለት KR አንድ ዲጄ አይ አሁን ደግሞ ጠፋ ያው ጠፋ መጽሐፍ ስጀምር ጠፋ ይህ ነገር ምንድን ነው በዚህ የሚሻለው
እናውቃለን እሺ ድጋሜ ልንገርህ ወይስ
አይ ኮኔክት ስለው አሁን ነው የቅድሙ መለሰብኝ ቆይ ኤንዲስክ ወይ ሜን አስተካክለን ልደውልልሽ እሺ